ጤና ይስጥልኝ ቻፓ።
አብሮልኝ ማታ እዚህ ከተለይ ወደዚህ አስተላልፌ ነበረና አክቲቭ ነን።
ወደ ተላልፉት ወደ ቤቲንግ ነው ያስተላልፉት ወይስ ወጪ ነው የጠየቁት?
ቤት ማስተር ነው ከ- ከተለብሪ በ- በቻፓ ወደ ወደዚህ
ወደ ቤት ማስተር ነው ያስገቡት።
አዎ
እሺ አንድ ስልክ ልስጦትና በሱ ስልክ ቴሌግራም ላይ ሜሴጅ ዋለር የቆረጠው ከቴሌብሮት እም።
እሱን ይልኩልኛል። እሺ ስልክ ቁጥር ልስጦት ዜሮ ዘጠኝ ስልሳ
የ- የራስ ዜሮ ዘጠኝ ዜሮ ስድስት ኖ ኖ ኖ ኖ እኔ ስልክ ቁጥር ልስጦትና በሱ ስልክ ቁጥር ቴሌግራም ላይ ሀይ ብለው ይላኩ ሜሴጅ አሀ። እሺ ቆይ ዜሮ ዘጠኝ ስልሳ
ሰባ እ።
ሁለት
ሰባ ሁለት
ሁለት እ አ hello
ዜሮ ዘጠኝ
ይሰማኛል። ስልሳ ሰባ ሁለት hello ሄሎ
ሰባ ሁለት